ይለዋል።
ይሰማል ይሰማል።
ሰም ነው እግዚአብሔር ይመስገን።
ወደ ደርሶኝ ነበር እና ትላንት ተተናግም ከዛሬ ያለ አልመጣልኝ ነበር። ማታም እስከ ትላንትም አልመጣልኝ።
ያልተደወለዎትም ተደውሎልኛል ቦታ ምን እራጋለሁ ትላንት ጠብቄ ያለ
አይሱ ደውሎት ነው ምን
ነገሮቹ ሲያሱ ነው ደውሎት
እናንተ መናገር የምትችሉት ነገር ካለ ብዬ ነው።
እኛ ምንም ነገር አንችልም። ዞሮ ዞሮ እርስዎ ጋር ሲመጡ ሎኬሽን ይጠይቁታል። ዳዮቹ ፕሮዳክቱን ይዘው ሲደውሉሎት ያነሳሉ።
አንድ ቀን ሊቆየ ሊቆይ ይችላል። ኖርማል ነው።
አዎ አዎ፣ ከተነገረ በኋላ ያው ቀን አዎ፣ ኤግዛም ስለማን ስለማን
እሺ፣ ትላንት ራት አካባቢ ተገኝ ትላንት አለመምጣቱ ኖርማል ነው።
አዎ፣ ችግር ይደወሉት ዛሬም ነገም ሊሆን ይችላል። ዛሬም ሊሆን ይላል።
ሲቆረጥ ነው እ ድምፅሽ ይቆረጣል። እንደርሞሽ እናት ወይ ዛሬም ነገም ሊሆን ይችላል።
ዛሬ ዛሬም ሊወጣ ይችላል።
አዎ፣ ዛሬም ሊሆን ይችላል። ናምሮት
ማሳለፍ ስለዚህ መቻል ነገር እሺ ይቆራረጣል ድምፅሽ።
አይሰማም።
አሁን ይሰማል። መሀል ላይ ነው የሚቆራረጠው።
እሺ location ጠይቀነ ጠይቀነውት ነበር።
አዎ
እሺ እንደገና ይንገሩኝ እስኪ።
እሺ አየር ዳር በሚል hello
ሄሎ
ሄሎ
ወይ ይሰማል። ሄሎ አየና ግራር በሚል እሺ ስምማ ነበረ